ሄሎ
ሄሎ ይቅርታ።
ይሰማዎታል? አቤት።
የአሁን የአሁን የአሁን ደንበኛ ነው።
እሺ
ምስባህ ደንበል ደንበል ነው ቴሌብር ላይ የሚል- የሚለው account number ደግሞ ዜሮ ዘጠኝ ዘጠና ሶስት ሀምሳ ዘጠኝ ዜሮ ሰባት ሀምሳ አምስት
እሺ አንዴ ድገሙልኝ። ዜሮ ዘጠኝ ዘጠና ሶስት
ሀምሳ ዘጠኝ ሀምሳ ዘጠኝ ዜሮ ሰባት ዜሮ ሰባት ሀምሳ አምስት
ሀምሳ አምስት ስም ማን አሉኝ?
ምስባህ ደንበል ሚፍታህ ደንበል።
አዎ እሺ ደንበኛችን screenshot ላኩልን ቴሌግራም ላይ
ቴሌግራም ላይ አሁን የል- ሚሴቹ ቴሌ- ባ- screenshot ኡን ያ
ሀየ ቴሌግራም እሺ እሺ በቴሌግራም ላካለሁ።
በሰጠኑት ቁጥር ይላኩልን።
እሺ እሺ ሀየ እሺ ሌላ መረዳት ነገር አለ?
እሺ እሺ በቃ ይላካለሁ ላክ ይደውላል እሺ እሺ መልካም እሺ